ካያ ናቸው።
ዜሮ ዜና ይስጥልኝ። ቤተሰብ ኢስራኤል ነኝ። በኮምን ልርዶ ሪቾ ልኬልሻለሁ በቴሌግራም አየሹ?
ምን ነበረ? ይቅርታ በጣም አሁን ደውዬ ነበረና አይዲ ኮዱን ላክልኝ አለችኝ። እሱን ልክ ያለው ሀምሳ ብር ቦነስ ነበረኝ።
ማን የሚል ነው ስም የቴሌግራም?
መሀመድ ወሊድ
መሀመድ ወሊ። ኦኬ እሺ፣ አርባ ሰባት ምናምን የሚለው ወዱ ዘጠና ስምንት ሰዓት ዘጠኝ አንድ እሺ፣ check እያደረግችልህ ነው። እሺ ቤዛ፣ አንድ ይጠብቃት፣ እዛ ላይ ትመልስልሃለች።
እሺ ሪቼ thank you፣ አመሰግናለሁ።
እሺ እኔም አመሰግናለሁ። መልካም ምሽት።
አሜን፣ ለሁላችንም አሜን አሜን።